ያው ይመስለኝ እሺ ከ beU ነበር የምደውለው
እኮ እሺ መልሼ ደውዬላት አልመለስሽልኝም። እሺ እንቀበላችሁ ድረስ እ አይ አልታዘዛችሁም?
አልታዘዝም።
order ነበር
ደውላ ነበረ።
እሺ እኛ ገና ዛሬ እየጀመራችሁ ነው መሰለኝ እኛ ጋር ከዛ እኔ አላወቅኩም ነበረ። ቆይ check አድርጌ መልሼ ልደውልሽ አልኳት። መልሼ ስደውላ አታነሳም።
አዛህ ነው ደውላ
chicken pizza ብላኝ ነበረ። ቆይ እሺ።
check ላድርግልሽ ዲዩ መጀመራችን አለመጀመራችን ብያት ነበር። እሺ እሺ።
አሳውቂኝ ስትል እሺ ላሳውቃት ልደውልላት ስል አታነስ አታነስ order ኡ አልታዘዝም ማለት ነው።
አልት መሰራት አልተጀመረም።
አልተጀመረንም order ም አልተቀበልኩም።
እሺ እሺ ቆይ አንዴ ጠብቀኝ።
አሳውቅሻለሁ ነበር ያልኳት። ከዛ መልሼ ስደውልላት አታነሳ እኮ አሁን መስራት ጀምራችኋል አይደል?
አዎ አዎ አሁን ጀምረናል። አ- አ- አሳዩኝ ብለው ቢ- ቢታዘዝ ይሰራል።
አዎ አዎ እሺ እሺ አንዴ መስመር ላይ ጠብቀኝ።
አዎ እሺ ይቅርታ፣ ሌላ ስልክ እየገባብኝ ነው። መልሳችሁ ደውሉሽ።